Hello ልኬዋለሁ ቴሌግራም ላይ
ማን የሚል ነው?
እ ጌች ጌች ቡና ማተቤ
የቴሌግራም ስምህ ጌች ነው የሚለው?
አዎ ጌች ቡና ማተቤ እሺ
ደር የ CBE ብር እንትኑን ልኬዋለሁ ቻፓ ይላከልኝ እንዴ
እሺ
ጌች አንዴ ስልኩን ታዘጋው Hi ትለኛለህ?
እሺ ጁላይ ኃይል በልሽ አዎ ብዙ ጌቾች ስላሉ ማግኘት አልቻልኩም።
እሺ ጁላይ ኃይል በልሽ እሺ ጌች ቡና ማተቤ
Hello አ ጌች ቡና ማተቤ የሚል ነው።
አዎ አዎ እ፣ ደረሰሽ እሺ ጌቱ check አድርጌ እዛው ላይ ላውራክ።
እሺ አርጌ
እሺ